Nimi słychać najbardziej. Hello hello Hello ሰላም ነው።
Hello ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉት። ምን እንርዳው?
እ፣ ትናንትና እንትን ቤት ቲቪ ተጫውቼ ነበር። ገንዘብ አዙሬ ነበር፣ አልገባልኝም በቴሌ ብር።
እሺ እ፣ ደውለው ነበር አሳውቀንሎታል።
አይ አላ- አልደወልኩም። አሁን ነው የደወልኩት። ሁለቴ አንዴ አምስት መቶ አንዴ ሶስት መቶ ማለት ነው። ስምንት መቶ ብር።
እሺ እሺ የቤት ቁጥር የደወልክበት ነው?
እ፣ ወራት ማን ነበር ከምታ? አዎ አዎ፣ በዚህ ቁጥር ነው።
እሺ ቼክ እያደረኩልን ጠብቀኝ። እሺ ነሽ
እሺ ቡልቡል ካልከደ ሀይ እንዴ ቡሊ ከደ ብዙ ጆጋ
እሺ ስንት ብር ነበረ? ይቅርታ አምስት መቶ እና ስምንት መቶ አምስት መቶ እና ሶስት ስምንት መቶና መቶ ሶስት መቶ አይዴ የሚገባበት በርም ማይሰነዳ ነገር ሄሎ
ያላላ ሄሎ አርባ ሀምሳ ስምንት ሰማንያ ሰባት ሰላሳ ዘጠኝ ነው የሚገባበት የቴሌ ብር ቁጥር።
አባ እሺ ሁለቱም ነው።
አ ሁለቱማ
እሺ በሳንት ፒ አሳውቅልሃለሁ። ሲስተም ችግር ስላጋጥሟቸው ስለነበረ ነው። እሺ ይገባልሃል። በትዕግስት ጠብቀው። እሺ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎ።
ወራ ቴሌብር ቡሌ ሰማ አሰም ቴሌብር ቡሌ ሰማ